እሱ ነው የሞከረው።
ሄሎ
ሄሎ ጤና ይስጥልኝ።
አካፍትልኝ።
ከቺፕቺፕ ነበር የምደውልሎት።
እሺ
እ order ነበሩት ዛሬ በፍቲ ኦ- create አድርጋ አዎ፣ እሺ፣ አዎ።
እና ስልክ እያነሳች አይደለም። driver ደርሶ ነበረ።
Maybe meeting ገብታ ይሆናል። ካገኘሁሽ አይቀር ግን ባለፈው አንድ ከሁለት ሳምንት በፊት beetroot እና መኮረኒ እሺ።
ጊዜ ሳይደርስልኝ ቀርቶ ባለፈው ደግሞ ጠዋትም አልደወሉልኝ meeting ላይ ሆኜ ሁለት የደወሉልኝ meeting እሺ።
አቋርጬ ልወጣ አልቻልኩኝም። ስወጣ ደወልኩኝ፣ አይ ሄደናል አሉ። Still እስካሁን ግን አልደረሰኝም።
አልመጣም?
አቤኔዘር አልመጣም።
እሺ ምን ነበረ item ኡ?
beetroot እና መኮረኒ
Okay በአስራ ስድስት order ያደረጉት ነው።
መሰለኝ ይሆናል። የትላንትናው አይደለም፣ ከዛ ቀደም የነበረ ነው። አያት ነበረ ልኝ የነበረው የመጡ ጊዜ አለመጡም አዎ።
ሁለቱን። ከዛ ደውዬ ነገርኩኝና በቃ አትላስ ይመጣልሃል ቢሮ አሉ። ቢሮ የጠዋት ላይ ምንም የደወለልኝ አልነበረም። አራት ሰዓት ላይ ተደወለልኝ meeting ውስጥ ሆኜ ስልክ ይዩት ነው አላየውም። ስወጣ ደወልኩኝ፣ ሁለት የደወሉ ስወጣ ደወልኩኝ። አም- ስድስት ወር አምጠፍል አካባቢ አይ ተንቀሳቀሰናል አሉ። እስካሁን ድረስ ነው የደወለኝ፣ አልመጣልኝ የለም። ካገኘሁ ከር ብዛው ልንገርና ካመቹልኝ ብዬ ነው።
እ- አልተባባለም። ያመኮኒ ኮሱትም አይደል?
ይቅርታ ድምፅ ይቆራረጣል።
እሺ አሁን ሰማ?
ይሻላል ትንሽ
እሺ እና እ፣ መኮረኒ የመኮረኒ ድም አልደርሶትም አይደል?
አይርማ
እ፣ warehouse አቅራቢያችንም ስላላቀረልን የመኮረኒውን refund እናደርግሎታለን። ነገ እንላክሎት፣ ነገ መረከብ ይችላሉ።
ጥሩ እችላለሁኝ። ሌላም ግን system ላይ የዛኔ ሳይሞላ ቀርቶ refund ይደረጋል አዎ።
ተብሎ system ላይ ያሳየኛል፣ ግን refund አልተደረገም። ሌላም I think ሰው አንሶ ሌላ item
አይ የዛኑ ይሄ ይሄኛውን የ beetroot ኡ ምናምን የታዘዘበት መኮረኒ።
ቀን ላይ አዎ አ
አንድ ፓስታና አንድ ሌላ ነገር ብቻ ሁለት ነገሮች refund ይደረጋል የሚል ያሳየኛል፣ ግን refund ተደርጓል የሚል አልደረሰኝም። system ኡ check አላረኩም፣ ግን የዛኔ Okay።
refund ይደረጋል ብሎ አዎ፣ ምንም ነገር- የፓስታው fail አድርጎቦት ነው አይደለ?
አዎ፣ ሰው ስላልሞላ fail አደረገ።
አዎ ይሄኛው ግን እርግጠኛ ሆኜ ነው የምነግሩት። የፓስታው refund ተደርጓል። Screenshot እልክልዎታለሁ በቴሌግራም ለእያንዳንዳችሁ ለየብራን የሚገባው።
በጣም ጥሩ እሺ፣ ጥሩ። ስለዚህ ይሄኛውን ከዛ ነገ ይሄ የቀይ ስሩን ነገ እንልክልዎታለን። የመኮረኒውን ደግሞ ዛሬ refund እናደርግልዎታለን።
ጥሩ ጥሩ።
እሺ እ፣ ስለዚህ ፍጹም ልንገራት እንውጣ።
አዎ አምግሯት ጥሩ ነው።
መልካም እሺ፣ እሺ፣ thank you።
እሺ መልካም